ጤና ይስጥልኝ ብዬ ጤና ይስጥልኝ hello hello hello
ይሰማል።
ሰላም እንዴት አረፈች? እንዴት አደረሽ?
እግዚአብሔር ይመስገን።
አለን የካ ከተማ ቀበሌ ዜሮ ሰባት መዝናኛ አካባቢ አስመዝግበን ነበረ። ማሽን ተብላሽቶብናል አለ። አሁን ግን አልመጣልን።
መቼ ነበር ያስመዘገቡት?
መቼ ነበር ያስመዘገብከው? እ? ቆይቷል። ቀኑን እርስ- BG ID ዎችን ይንገሩኝና check ላድርግሎት ተመዝግቦ እንደሆነ።
ID- እሺ የ BGI ID የትኛው BGI?
መጀመሪያ ይቻላል።
ስልክሽ በጣም ይቆራረጣል።
እም፣ እኔም እየተሰማኝ አይደለም። መስመር ላይ ነች ደንበኛ።
እ? ቢጫ ካርድ ቢጫ ካርድ ሄደቻችሁ
ቲን ነምበር ካለን ቲን ነምበር ይንገሩኝ።
ቲን ነበር እሺ። ሁለት ዜሮ
ቆተና አንዴ መስመር ላይ ጠብቆ መስመር ላይ ነች ደንበኛችን።
እ? እ?
ሁለት ዜሮ ሁለት ዜሮ አስራ ሰባት አስራ ሰባት ዜሮ ሁለት አኖ ሁለት ዜሮ አስራ ሰባት እም፣ ሁለት ስንት አለ?
ዜሮ ሁለት ዜሮ ሁለት ዜሮ ሶስት ዜሮ ሶስት ሀያ አምስት
ሀያ አምስት አንዴ መስመር ላይ ጠብቁን። ልይሎት መስመር ላይ ነው ደንበኛችን።
አዎ
እኛ ጋር ደውለው ያስመዘገቡበትን ስልክ ቁጥር ይንገሩኝ እስቲ። እኛ ጋር ሲደውሉ ያስመዘገቡትን ዜሮ ዘጠኝ እዚህ በመጀመሪያ የተመዘገበው ዜሮ ዘጠኝ አስራ አንድ አርባ ስምንት ዜሮ ዜሮ ሀምሳ አራት ላይ ነው። ዜሮ ዘጠኝ አስራ አንድ
ሄሎ፣ አቤት
በመሀል
ሄሎ ሄሎ ሄሎ